ሄሎ
ጤና ይስጥልኝ።
ሰላም ጤና ይስጥልን ብርቱ ቤት።
ዊዝድሮ ብዬ ነበር።
እሺ ስንት ብር ነበር?
ሰላሳ እ ሰላሳ
አዎ ቤስት ቤት ቁጥሬ ነው።
አዎ
እሺ ቼክ ላድርግልሽ። አንዴ መስመር ላይ ጠብቅ። ቴሌብር ቁጥር 0969924155 ነው።
አዎ እሺ ከቶላልሽ አሁን ቼክ አድርገው።
እሺ እሺ
እሺ እናመሰግናለን። መልካም ቀን።
እሺ